hello አቤት account ቱን ይላኩልኝ።
እ account ቱን ይላኩልኝ እና ብሩን ላስገባለሁ።
ብሩን ለመመለስ ነው።
እ
እሺ፣ ቢሮአችሁ ግን የት አካባቢ ነው? ቢሮ መምጣት ፈልገም።
account ቱን ይላኩልኝ።
እሺ፣ ገ- ማነው አንድ ሺህ እሺ፣ ቆይ አንዴ ጠብቁኝ። እሺ፣ አንድ ሺህ
ሀያ ሁለት እሺ፣
ዋ እንዲያውም ይቅርብ ይቅርብኝ፣ በቃ እንዲያውም ሌላ ማ- እንትን እንዳይሆን ማመን ስለማይቻል ተይው በቃ።
እንዴ ብሮትን እኮ ልመልስሎት ነው።
አይደለም እንደ account የሰጥቼ ደግሞ ሌላ ስም ምን እንደሚፈጠር ምን አውቃለሁ። በዚህ በትንሽ ብር እንደ ይህን ያህል እንትን የተጉላለሁ
እና እንዴት እናድርግሽ?
እኮ መስሪያ ቤት ሂጄ እኮ አናውቅም ስላሉኝ እኔ ይህን መስሪያ ቤት ተመጨረሻው ሂጄ ማጣራት ስለምፈልግ አንደኛ የመንግስት ሰራተኛ ነኝ፣ የመንግስት ስራ ተስተጓጉሏል። መሄድ የነበረበትን መሄድ ነበረብኝ። ስለዚህ ግድ አጣርቼ እስከ መጨረሻው መድረስ ካልሆነ በስተቀር ይህን እንትን ማድረገው ነገር የለም።
እኮ ችግር የለውም። አሁን የእርሱን account ስጡኝና ከነስሙ ስለሚመጣልን እናስገባለን።
እኮ account አልሰጥም። ቢሮአችሁ ግ- የት አካባቢ ተሆነ ቢሮአችሁ ንገሩኝና በዛ በቢሮአችሁ አማካኝነት ቢሮአችሁ መጥቼ መነጋገር እፈልጋለሁ።
እሺ፣ ያስከፍለው።
እሺ ቻው።